Hello
Hello ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ሰማንያን ሰማንያ ስምንት ላይ ደውላችሁ ነበር።
አዎ ደውዬ ነበር እና information ለመፈልግ ነበር።
እሺ እሺ። የአክሲዮን ሽያጭ ነው የፈለጋችሁት?
አዎ እሺ
እንዴት ነበር አክሲዮን?
እሺ። የአንድ አክሲዮን ዋጋ አምስት መቶ ብር ነው።
እ፣
እ፣ እስከ ሁለት ሚሊዮን ባለው ውስጥ መግዛት ትችላላችሁ። minimum መግዛት የምትችሉት ከሀያ ሺህ ብር ጀምሮ አለ።
ሀያ ሺህ ብር ጀምሮ አዎ ከሀያ ሺህ ብር ጀምሮ እስከ ሁለት ሚሊዮን መግዛት ትችላላችሁ። ያ ማለት የሀያ ሺህ ብር ሲሆን አርባ አክሲዮን ማለት ነው።
አርባ አክሲዮን ከ አዎ አዎ የሁለት ሚሊዮን ሲሆን ደግሞ እ፣ አራት ሺህ አክሲዮን ማለት ነው።
ኦ እሺ እሺ አዎ፣ አመሰግናለሁ።
ለበለጠ መረጃ ደግሞ ወደ office ብቅ ቢሉ ቆንጆ ነው። more እሺ የት ነበረ?
እ፣ ቦሌ ገርጂና ልደታ አለ ነው ፊት ቦር- ቦሌ ያለ ቅርብ በቅርብ እኔ ያለሁት ወደ ቄራ ጋር ነው እና ቄራ ከሆኑ የልደታ አይቀርቦትም ከቦሌ ይልቅ ኦ፣ ልደታ ነው ያለው። እሺ አዎ፣ ልደታ ምን ልደታ ጋ ማለት ነው። ልደታ ፍርድ ቤቱን አወቁት።
ፍርድ? አዎ አዎ ፍርድ ቤቱ ጋር ወደ አብነት የሚወስደው መንገድ እሺ እሺ ትንሽ እንደሄዱ ዳሽን ባንክ አለ። ከሱ ሁለት ትንንሽ መስኮቶች ያሉበት ነጭ ህንጻ ጋር እሺ አመሰግናለሁ።
እሺ ስሞትም አልበል መሰረት መሰረት እንኮ ምን ላይ ነበር ማስታወቂያችን ነው የሰሙት?
እ፣ እንትን ላይ ይሄ ምን ነበረ እም፣ እርቅ ማዕድ ላይ ነው የሰማሁትና ሬዲዮ ላይ ነው።
አዎ ሬዲዮ ላይ እሺ እሺ። መቼ ይመጡ ይሆን ወደ office?
እስኪ ቆይ ቀኑን አላ እደውላለሁኝ። በዚሁም ደውል እችላለሁ።
አዎ ይችላሉ።
በቃ እደውላለሁ። እሺ እሺ እሺ እሺ አመሰግናለሁ እሺ መልካም ጊዜ ነው።
ለሁላችንም።